hello ሰላም ጤና ይስጥልን ቤስት ቤት አቤት ቤቲ ነኝ። ምን ልርዳ?
ቤቲ አይ ከ CBE ብር ማለት ነው እሺ ወደ ቻፓ ብር አስገብተን
ከ CBE ከዛ- ብር ወደ ቤስት ቤት አዎ እሺ
ሁለት መቶ ብር በዚህ ቁጥር አስገብተን- ነው።
በዚህ ቁጥር አይደለም አዎ። እሺ ሰማንያ አራት ሀምሳ ስምንት ዜሮ ዜሮ ዜሮ ሶስት አዎ እሺ አሁን እስካሁን ቅድም እናገራለሁ ነበረ።
ያናገርኩሽ አንቺን ነዋ አዎ በቃ እሺ አንተ ከሆንክ እሺ። መልካም ቀን